hello መሰረት ነኝ። ምን ልታዘዝህ?
መሲ አሁን ሶስተኛ ነው ስደውል እኮ order ኡ አልገባልኝም። assign አድርጌ ነው
assign አድርጌ ነበር። ስም ማን ነው?
አ ፍቃዱ ብርሃኑ።
ፍቃዱ order ነበሩን ታውቀዋለህ? ፍቄ ሰማንያ ስልሳ ሰባት ላይ መሰል ልጁ ሰማንያ ከዚህ ስልሳ ሶስተኛ ሰባት እኮ እየነገርኳችሁ ነው። አ
እስኪ ቆይ አንዴ ጠብቀኝ፣ አየር ላይ እሺ አትዝጋው።
እሺ እሺ
ምናልባት ሰማንያ ስልሳ ሰባት የ assign ላይሆን ይችላል። order ነበር ተሳስቶ እንዳይሆን።
እኔ እንጃ ከ- እስቲ ፍቃዱ የሚል assign ያደረኩት ካለ ማስገባት ይቻላል ስልክ ቁጥርህን ብትነግረኝ እንችላለን። ያዘዝክበት እኮ አ ዜሮ ዘጠኝ ቁጥር አ ዜሮ ዘጠኝ እሺ፣ ሀያ አንድ ሀያ አንድ ዜሮ ሁለት ዜሮ ሁለት አርባ ሶስት አርባ አንድ አርባ ሶስት አርባ አንድ አዎ በጣም ቆይቷል እኮ ግን እሺ፣ ይሄ ቁጥር ነው ያዝከዋ?
አዎ በዚህ ቁጥር
እሺ፣ እሺ፣ ፍቃዱ አስገባልሃለሁ።
እሺ እሺ